ሄሎ Hello active ለማስደረግ ነበር።
ሀሚድ ነኝ። ምን ልርዳህ?
active ለማስደረግ ፈልጌ ነበር።
አክቲቭ አዎ፣ free bet ማለት ነው።
እሺ፣ ንገረኝ ካሻልኩት።
እሺ፣ አስራ ሁለት እሺ፣ ሰባ እሺ፣ ዜሮ ሁለት ዜሮ ሁለት አዎ፣ ሀያ ሁለት
እሺ። active ተደርጎልሃል። በአስቶን ቪላ ጨዋታ ተሸንፈሃል።
አዎ፣ አዎ።
ቦነስም የለውም። እም፣ እንዴት የሌለው
እ፣ total odd ኡ ሀያ ሶስት ነጥብ አምስት ስምንት ነው ለ- አዎ፣ ተሸነፍክበት ጨዋታ odd ያ ማለት እ፣ አንድ ነጥብ ሶስት ሶስት ለዛ ሲካፈል ከሀያ በታች ነው የሚሆነው።
አዎ፣ አስራ ሰባት ስለዚህ- ምናምን ነው የሚሆን።
አ፣ ስለዚህ ቦነስ የለውም ማለት ነው።
እሺ፣ እሺ፣ አመሰግናለሁ። እሺ።
እሺ፣ መልካም ቀን።
እሺ።